ውሻውን መቼ ነውን ዛሬ ልናግባባችሁ አስበን ነበረ።
የሚቀምስን ብችሎች ናይልኝ በኩም ልርዳው
ትኬት አንድ ጨዋታ ፖስት ሆኖ ብሬን አልሰጠኝ አላችሁ ተቋርጦ ማለት ነው። የክርስቲያን እንደዛ ከሆነ ሀያ አራት ሰዓት ሞልቶታል ጨዋታው።
አልሞላው ሲሞላ ነው ውጤቱ የሚለቀቀው። ለዛ ነው።
ሀያ አራት ሰዓት ሞላ።
አዎ አዎ አዎ
ኦኬ። አይ በቃ እያወቅኩ ነው የቆየሁት። አደከምኩሽ አይ ምንም ችግር አደከምኩሽ የለውም።
እንኳን ምንም ችግር የለውም። እሺ